ጤና ይስጥልኝ ሁሉ ስፖርት ባኮ ምን እርዳዎት?
ሄሎ
ሁሉ ስፖርት ምን እርዳዎት? አይሰማም?
ይሰማል። ሁሉ ስፖርት ነው።
አዎ ሁሉ ስፖርት ነው።
አዎ የሆነ ችግር ተፈጥሯል። ትም- ትላንት ከሁሉ ስፖርት ወደ ቴሌ ብር ብር ልኬ ነበር
እም፣
አስ- አስራ አንድ በጠዋቱ
እሺ አስራ አንድ ሰዓት አስራ አንድ ሺ ልኬ ነበር። ከዛ ወደ ቴሌ ብር አልገባም። ከሁሉ ስፖርት ደግሞ ተቀንሷል።
እሺ። transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ይላኩልን።
አይመጣኝም። የሆነ ቁጥር አይመጣል።
ሁሉ ስፖርት ላይ ይግቡና more የምትለው ሲገቡ የ transaction history የሚል አለ።
አሀ።
more የሚለው ውስጥ ሲገቡ transaction history የሚል አለ። እዛ ውስጥ የለም ገብተው ያ- ሳምሶ
አንዴ አዳምጡኝ ደንበኛችን አለ ስላለ ነው እኮ እየነገርኩት ያለሁት።
ትላንት ፈትሸ ነበር። የለም ምኑ ነው የ- እንትን ያለው?
ዞ ላክልኝ የምትልት የለም እ?
ዞ ላክልኝ የምትልት የለም።
ምንም እኮ የሚልከው ነገር የለም። transaction history የሚመዘገብ ነገር ነው፣ የተመዘገበ አሃ።
ነገር ነው። ያስተላለፉበትን ያ- ሁሉ ስፖርት ይመዘግባል። እሱን ነው ይላ- ይላኩልኝ ያልኩት።
የት ነው የሚገኘው?
more የሚለው ውስጥ ገብተው ያገኙታል። ተጨማሪ የሚለው ውስጥ
ተጨማሪ አዎ፣ ሁሉ ስፖርት ላይ ሲገቡ ተጨማሪ ምትል አለች አይደል? ከስር አ- አዎ ተጨማሪ ገብቼ ምን
የባንክ ዝውውር የሚል አለ።
የባንክ ዝውውር አዎ፣ እዛ ውስጥ ገብተው ያገኙታል ያስተላለፉበትን። እሱን screenshot አድርገው ቴሌግራም ላይ ይላኩልን ከነ ስልክ ቁጥሩ።
እሺ